ለጤና ይስጥልኝ ቤተሰቦች ራሄል ነኝ። በኩል ልርዳው
Okay አሁን ስትልን online betting ተጠቀም ነበር እና እሺ
ሁለት ሺህ ብር ወደ withdraw አድርኩ አድርጌ እሺ balance ኤ ላይ አልደረሰም።
እሺ አንድ የቤት ቤት ቁጥርህን ንገረኝና check ላድርግልህ።
የቤት ኦንላይን ምኑን ነበር የምነግርሽ?
ስልክ ቁጥር ቤት ቤት የምትጠቀምበት okay okay okay አርባ ሁለት
እሺ ዘጠኝ አርባ ሁለት
ዜሮ ዘጠኝ አርባ ሁለት አርባ ሶስት እሺ
አስራ ዘጠኝ እሺ ሰላሳ ስምንት
ስንት ብር ነው ያልከኝ? ሁለት ሺህ እሺ፣ ዛሬ ነው።
አዎ እሺ አንዴ መስመር ላይ ጠብቀኝ። እሺ check አድርግልህ።
እሺ እሺ
ወደ ቴሌ ብር ነው አይደል ያዘዝከው?
አዎ ወደ ቴሌብር
አሁን ገብቶልሃል። እሺ check ማድረግ ትችላለህ።
okay እሺ እሺ እሺ እሺ ጥያቄ ነበረ መሰለኝ ቲንክ አቋረጥኩ።
አረ በቃ ቀድሜ አስር ሺህ ብር ልክ ያለው ድጋሚ ሁለት ሺህ ብር totally አስራ ሁለት ሺህ ብር ማለት ነው።
እ፣ አዎ አስር ሺህ ብሩ ገብቶልሃል ቀድሞ።
መጀመሪያ እ፣ አዎ ሁለት ሺህ confirmation ያስፈልግ ነበረ approve አድርጌልህ ገብቶልሃል። እሱ ነው።
እሺ እሺ ስለደወልክ እናመሰግናለን። መልካም ምሽት።
አሜን